ሄሎ
ሄሎ ወይ እ ምን አልከኝ? ሌላ ስልክ እኮ ሲገባ ነው የሚቋረጠው።
እ
እሺ ምን ሁለት አልከኝ?
ነው አማራጫችን።
እሺ አንደኛ አ- አንድ ከ- ከ personal መቅጣት
እሺ እ ሁለት መኪናው እሱም እኮ personal ላኪ ብሎኛል እኮ ግን ጠይቄ ነው እንጂ እኮ transfer አድርጊ እኮ ብሎኛል personal እኮ ማለት እኮ ከራሳችን የሶስት እንከፍላለን።
መኪና ከራሳችን እንከፍላለን ብቻ ስለኝ ቀን ዋጋ ከራሳችን ከፍለን ምንድን ነው የሚሆነው? ከዛ ከራሳችን ከፍለንስ ምንድን ነው የሚሆነው?
እና ገበይ ይላል አለን እንደ እኛ መቶ ምናምን ሺህ ብር አለን እንደ እኛ
የደላለው እይ፣ እይ፣ እና እንደ እሺ የእንትኑንስ የመኪናውንስ ምን እናድርግ? የመኪናውን ነው ይሄ ጆልዲንግ ምናምን ስላልከኝ እኮ ነው እ እ ዊዞል withholding ምናምን ስላልከኝ ነው።
አዎ የ withhold ኡን ደግሞ net እ።
እንዲደርሰው withhold ኧዋን ልዩነቷን እዚያ ላይ ይጨምረና net ያ የራሱ የተነጋገርንበት ስልሳ አምስት ከሆነ ስልሳ አምስት እንዲደርሰው አድርገን withhold ኡን እኛ cover እናደርግ እኛ ዝም ብለን እንቆርጠዋለን ማለት ነው።
አዎ አዎ ገብቶኝ። ስለዚህ አሁን ከድርጅቱ ላይ transfer ይደረግ እያልከኝ ነው።
አዎ አድርጌ መ- የከንቱ ከደላላው ውጭ ያለውን የመኪናው ማለት ነው።
ታደርጊ ግን እንትን ብታደርጊ ይሻላል check ምን ቼክ ቼክ። አዎ።
Transfer አድርግ እያለኝ ነው። እኔ እኮ ግራ ገባኝ እኮ ማን ነው አሁን እሱ ከ personal transfer አድርግ እያለኝ እኮ ነው ሙሌ። እኔ እኮ እሺ፣ ቸገርኩኝ።
አድርጊው።
እኔ ውሰዱልኝ ይሄን account ኣችሁን እንደዚህ ሰብስባችሁ እግዚአብሔርን እጭ እንዴ! እና ከ personal ላይ ነው transfer እ?
እ? ከ personal አዎ።
account ላይ transfer ምን እናድርግ ታዲያ?
ከንት ላይ ሉት ያለኝ አሁን አንድ ብር ያደረግንበት ግን አንተ ሳይረስቸው ሳልጠይቅ ቆየሁና ድጋሚ ደውሎ ይሄን ያህል ከባድ ነው አለኝ።
ከባድ ትራንስፈር ነው?
ማድረግ ሲለኝ አዎ፣ ይሄን ያህል ከባድ ነው ይደረግ ሲለኝ አረ ቆይ ሂሳብ ነበረ ነው በቃ ከስመ ጋር አድርጊው፣ እየተናበብ አድርጊው፣ ነው እሺ በቃ አድርጊው።
እ?
ነገ እናወራለን። ለማንኛውም አድርጊው።